ጤና ይስጥልኝ ከኢትዮ ሰበራ መረጃ ማዕከል ነው። እባክዎት ምን ልርዳዎት?
ሰላም ደህና አደርክ?
እግዚአብሔር ይመስገን። ምን ልርዳዎት?
እንትን አየር ትኬት ፈልጌ ነበር ወደ እንትን ትግራይ ወደ ትግራይ አክሱም። አዎ ለስንት ሰው ነው የፈለጉት?
ለሮብ
ለስንት ሰው ነው የፈለጉት?
ለአንድ ሰው።
አንድ ሰው አዎ ከአዲስ አበባ ነው አይደል?
አዎ ከአዲስ አበባ
አንድ ደቂቃ ይጠብቁ ልይሎት። ለመቼ ነው የፈለጉት አሉኝ?
ለ- ለሮብ ጠዋት ሮብ።
ለሮብ ደርሶ መልስ ነው ወይስ አይ ሚዛን- one way one way።
one way?
እሺ
ለ July አስር ማለት ነው።
እ?
ለጁላይ አስር
ምን አልከኝ?
ለ July አስር ሮብ
ሮብ አዎ ጠዋት አራት ሰዓት ምናምን።
ምንም አይነት በረራ የለም እ፣ ለሮብ
እና ለመቼ ነው?
በረራ በረራ የሚጀምረው ቅ- ቅዳሜ ነው። ሳምንት ቅዳሜ በሀያ ጁላይ ሀያ
በዚህ ሳምንት የለም?
አዎ በዚህ ሳምንት የለም። ሙሉ ነው።
ኧረ እሺ አመሰግናለሁ።
እሺ ደውል። እናመሰግናለን። የመረዳሁት ነገር ካለ ሌላ
እሺ
እሺ፣ ሰላም ነው።